እንደ እየቀረጸ እኮ ነው።
ይቅጣ።
አሁን የምትወረው ቀጠ ነው። አይ እናትህ ልቀ ኧረ ኧረ ወዲያ እየጠራ ነው።
አራሻለሽ ተጠነስካማ ብር ይቆጥራል ጭራሽ።
ይቀዳል።
ታዲያ ይህን ስልክ ቁጥር ይቅጣ።
ይኸው ሪከርድ እያደረገ
ታዲያ ይህን ቁጥር ለዚህ ሁሉ ድራይቨር ይህን አማቸው እነዚህ ሰዎች ወዴት ይሄዱ? መብርሃን ይህን ድርጅት አሰረን እናመጣውን መቼ እንኳን ይሄ ለከስተመርም አሁን አይነሳ ዘጠና አምስት ሰላሳ እንዴት ነው የሚጠራው? ምንድን
ሪቦኒያ
ውጣና